ጤና ይስጥልኝ ኢትዮጵያ የበረራ መረጃ ማዕከል እባክዎት ምን ልርዳዎት?
ጤና ይስጥልኝ እንዴት አሉ?
ሰላም ምን ልርዳዎት?
አለን የኢጅፕት ስንት ነው ማወቅ ፈልጌ ነበር።
ምን አሉኝ?
ኢጅፕት የኢጅፕት የኢጅፕት የ- ወደ ዱባይ ነው የፈለጉት ወደ ኢጅፕት ነው የፈለጉት?
ኢጅፕት ወደ ኢጅፕት አዎ፣ እሺ ለመቼ ነው የፈለጉት?
ከሁለት ሳምንት በኋላ
ከሁለት ወር በኋላ ከሁለት ሳምንት በኋላ
ከሁለት አ- ከሁለት ሁለት ዓመት ሳምንት።
በኋላ ሁለት ሳምንት okay ሁለት ሳምንት እሺ ይቅርታ እም።
so ዛሬ